አሊባባ ጤና ይስጥልን።
ደህና ዋላችሁ ወይ?
ጤና ይስጥልን አሊባባ።
ቦሩ ምን ሆስፒታል፣ ሰጠዎት?
ደሴ ሆስፒታል ቦሩ። ስልኩ ስንት ነው?
ምን አለ?
ቦሩ ሆስፒታል
ምን ሆስፒታል?
ቦሩ ቦሩ ሆስፒታል ደሴ ነው ያለው።
እሺ ይጠብቁኝ። አይደል ያሉት?
ቦሩ አዎ፣ ቦሩ
እሺ አባት የያዙ ሞባይል ቁጥር ነው ያስቀመጡት ዜሮ ዘጠኝ እ?
ሞባይል ቁጥር ነው ያስቀመጡት ዜሮ ዘጠኝ ሀያ አንድ ሀያ ሁለት
ዜሮ ዜሮ ዘጠኝ ዘጠኝ ሀያ ሁለት ሀያ ሁለት ሀያ ሁለት እሺ አስራ አንድ አስራ አንድ ሄሎ ሄሎ ሄሎ ሄሎ